Hello ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳህ?
ይሰማል maxay withdraw ትላንትና በሀያ ዘጠኝ አ፣ አንድ ጊዜ መቶ ብር አወጣን ኩሊ አንድ አንድ ጊዜ ሁለት መቶ አይወጣም ብሩ
ሁለት መቶ
አዎ አንድ ጊዜ ሁለት መቶ አንድ ጊዜ አንድ መቶ
Okay። በ voucher code ነው ያወጣሁ።
አዎ maxay ቴሌግራም አለ? ቴሌግራም ትጠቀማለህ? አለ?
አለ አልጠቀምኛ
እሺ። እ፣ በቮቸር ዊዝድሮ የተደረገ ብር እ፣ አዎ።
ማውጣት የምችለው በቤስት ቤት ሾ- ሾፕ ነው።
አዋ በቤት ውስጥ ኮፒ ያደረገን እና ውስድሮ ገባ
በቤስት ቤት ሾፕ ነው አድርገህ ማውጣት የምችለው። መጀመሪያ ቮቸር ኮዱ ሊኖር ይገባል።
አዎ
እሱን እንዴት እንደምታገኝ ልንገርህ።
አዎ አሁን ብሩ እንዴት ላውጣ
በመጀመሪያ voucher code ኡ ያስፈልጋል።
አ voucher code መጀመሪያ ሊኖር ይገባል።
ቻፓ ቻፓ ውስጥ ነው
በቻፓ አይወጣም። መቶ ብርም ሁለት መቶ ብርም በቻፓ አይወጣም።
አ
በ voucher ነው የወጣኸው ማለት ነው አዎ አይደል? በ voucher ካወጣ አዎ Okay፣ መመለስ ነው የምፈልገው።
አዎ
እሺ፣ መጀመሪያ voucher code ኡ እንዴት እንደምታገኝ step ኡን ልንገር፣ እንዴት እንደምትመልስ።
እሺ መጀመሪያ account history ትገባለህ።
እሺ ከዛ በኋላ voucher history ትገባለህ።
computer history
ከ account history ቀጥሎ
እሺ ከዛ voucher history ን ስትነካ ቀን እ፣ የምትሞላበት ይመጣል።
እሺ ቀኑን ትሞላለህ፣ withdraw ያልክበት ቀን።
ያው አም ሐይ እዩ እዩ ሄሎ ሄሎ
ሄሎ ሄሎ
አዳመጥከኝ? አሁን የነገርኩህን ኢንስትራክሽን ሰማኸኝ?
እዩ ስልኩን እናግራለና ማለት ነው አዎ ያለውና ይልልም ማለት ነው ተናግራላችሁ አካውንት መኖሩን አላ- አካውንት የራሱ እኮ ይናገራል በስልኩ ማለት ነው።
እኮ ምንድን ነው የምረዳህ አሁን እዚህ ጋር? እሺ ሁለት መቶ ብር ነች አባ ውስን አላት
ሁለት መቶ ብር በቻፓ አይወጣም።
እንደ እንደ እንጂ history ውስጥ አሁን ከገባን እንዴት እናድርገው?
እሺ check ላድርግልህ፣ አንዴ ቁጥሩን ንገረኝ።
አየ ቆጥረን የቤት ቤት ነው።
አየ ሶስቶኝ
እሺ
አየ ሰማንያ ሶስት ሰማንያ ሶስት እሺ ሰባ አንድ እሺ
ሀያ ሀያ
አስራ ስምንት
እሺ check እያደረኩት ነው፣ ጠብቀኝ።
አየ ሄሎ
Thank you.